የምስል እንግዲህ ኢትዮጵያ ሄደን የባኩት ምን ልርዳዎት?
ማሽን ጥገና እርዳታ ፈልገን ነበር። ትቦ ፈንድቶብን ምን አለ የግራፍ መጠራጫ ትቦ ፈንድታብን እንዲያግዙን ነበር።
እህ እሺ እሺ ቢጃ አይዲዎችን ወይ ደግሞ ቲን ነምበሮችን ይንገሩ።
ዜሮ ዜሮ ቲን ነምበር
ዜሮ ዜሮ ሰማንያ አራት
ሰማንያ አራት ዜሮ ስምንት ዜሮ ስምንት ሀምሳ አምስት
ሀምሳ አምስት ሀያ አንድ
ሀያ አንድ እሺ ባኩት መስመር ላይ ጠብቁኝ ሌሎች መስመር ላይ ነው ደንበኛችን አዎ ያለ በነገሩኝ TIN ነበር ማግኘት አልቻልኩም ደግሜ ልንገሩት እባክዎትን check ያድርጉልኝ ሁለት ዜሮ ሰማንያ አራት ዜሮ ስምንት ሀምሳ አምስት ሀያ አንድ ስለዚህ የልጅውን ቁጥር እንገርሻ ምን አሉ የልጅ የልጅ ካርድ ቁጥር እነግርሻለሁ። ትንሽ ደቂቃ በኋላ እሺ ይንገሩኝ እሺ